hello hello hello ምለታ እንዴት ነው አለ አንድ ትኬት ነበረ አልለቀቅልኝ አለ።
እሺ cashier code ኡን ተነግረኛለህ ወይም እሺ፣ ትኬት ID ነው?
ልንገርህ፣ እሺ፣ እሺ
አስር አስራ አምስት አስር አስራ አምስት አስራ አምስት ሰማንያ ሶስት አስራ አራት እሺ እም፣ አንድ ጨዋታ ይቀራል።
postponed ሆኗል ለሚለው ቆይቷል ብዬ ነው።
postponed ከሆነ በ24 ሰዓት ውስጥ የሚካሄድ ከሆነ ይታረማል፣ እሱን ጠብቁ። በ24 ሰዓት ውስጥ የማይካሄድ ከሆነ ደግሞ void ይሆናል ማለት ነው።
okay፣ በሱ ትኬት በሱ እንትን አትበላም አትበላም ማለት ነው። እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ።
ቻው።